Hello ሄቨን Hello ወይ አሁንም አንቺ account ላይ ነው ያለው። ቆይ አትንኪው እና እኔ ነስቼ ላሳይሽ ምኑ ጋር እንደምታስገቢ።
እሺ
ይሄኛው አለ አይደለ? ያንቺ እሺ።
Log out አልኩት።
እሺ
እዚህ ጋር ያንቺ ሳይሆን የእሱን account ነው የሰለሞን።
የምፈልገው የሰለሞንን። አዎ እሺ አደረኩት።
Password ኡንም የእሱንም ማለት ነው።
Password ኡን ወይ ልደውልለት እሱን ከታች ያለው save የተደረገውን እስኪ ሞክሪው።
ይሄን ብሎ መደወል።
አደረኩት። Login ልበላ አሁን እህ
አይደለም በቃ Password እሺ ከሆነ ጠይቂው። እሺ login ቢያደርግበት ንገሪው ወይም ደግሞ password ኡን ይንገርሽ።
ስለዚህ የእሱን password ነው እዚህ ላይ አዎ፣ አሁን እንትን አዎ፣ የምለው አዎ እንዲሁ እንዳለ ይሁንና በ- ላጥፋውና ከዛ password ኡን ማስገባት አዎ password ኡን አስገብተሽ ከዛ login በይውና ከዛ በኋላ እኔ transfer አደርግልሻለሁ እዚሁ።
እሺ እሺ እሺ እሺ እሺ